ጤና ይስጥልኝ ቤተሰብ እስራኤል ነኝ እባክዎ ልርዳዎ
እሺ እንትን ነበረ ኦንላይን ቆርጬ እሺ
ጨዋታው አልጀመረም ግን ስልኬ ውስጥ ጠፍቷል ጨዋታው
ያምጣልህ አይደለ ቤት ስትሄድ አዎ የለም የቆረጥኩት ትኬት ጨዋታው ገና አልጀመረም በአምስት ነው የሚጀምር ግን የለም ውስጥ ላይ ስልክ ውስጥ የለም መቼ ነበር የቆረጥከው ትኬቱ
ኧረ ቆየት ብሏል አንድ ሳምንት አካባቢ ሆኖታል ቀደም ብዬ ነው የቆረጥኩ እኮ ቀኑን አስተካክለዋ ታዲያ ከ- ከሳምንት በፊት አድርገህ ሞክረው bet list ላይ ስትገባ ቀኑን አስተካክለው
የምኑን ቀን date የሚል አለ ከላይ እሱን ቀን ላይ ከሳምንት በፊት ምን?
አድርገህ search አድርገውና ይመጣልሃል
አ- ተረድተሽኛል አይደል እ፣ አዎ።
አሁን የተቆረጡ የቀሉ ምናምን አሉ አይ ውስጥ ላይ እም።
እነዛ ዝርዝር ውስጥ የለም የቆረጥኩት እኮ ትኬቱ እያመጣልህ አይደለም ነው አልታረመም አይደለም እያልክ ያለኸው አዎ የለም አይመጣም ነው እኮ bet list ላይ ስትገባ እ።
እ፣ date ኡን አስተካክለው ቀኑን ከዛሬ ሳምንት በፊት አድርገህ አስተካክለውና ትኬቱ ይመጣል
አዎ እሺ አ፣ እሺ እሺ እሺ ካስቸገረ እሺ፣ መልሰህ መልካም።
ደውልልን ችግር የለውም እሺ እሺ እሺ አመሰግናለሁ እሺ እኔም አመሰግናለሁ መልካም ቀን